ጤና ይስጥልኝ። hello ቪዛ ለምነኝ ባክዎት፣ ምን አይነት የጉዞ መረጃ ልስጥዎት?
ወደ የመን ለመሄድ ፈልጌ ነው። ዋጋው ስንት ነው?
እሺ ደንበኛችን ወደ ዋጋውን ነው የትኬት ዋጋውን ነው የፈለጉት?
አዎ ዋጋውን ብቻ ንገረኝ። ሁሉን ጨርሻለሁ።
እሺ ደንበኛችን አንዴ መስመር ላይ ጠብቁን እስከምናይ
እሺ።
ደንበኛችን የሚሄዱበትን ቀን ይነግሩኛል?
ከሳምንት በኋላ ከሳምንት መቼ ላድርገው? ምን አሉኝ?
የዛሬን ቀን ስንት ነው ዋጋው? የዛሬን ቀን ለሳምንት ማለት ነው።
okay የዛሬውን ሊውሎት ዝም ብዬ የዛሬን ብቻ ሊውሎት ወይስ?
አዎ ዋጋው ስንት ነው? ዋጋው ብቻ መገረያው።
እሺ በቃ እነግሮታለሁ። እሺ
ሄሎ